Hello Hello አቤት ሰላም ነው ሰላም አለን silver color እንትን ዶልፊን አይቼ ነበረ ቲክቶክ ላይ ደውሉልኝ silver color አባ የለም ተሽጧል በነጭ ይሆናል
እ፣ ስንት ነው የሚባለው ሙሉ ዋጋው ሰላሳ ሶስት ሰላሳ ሶስት አዎ
ጥቁር ዜና ይዞታው እንደ silver ኡ
አዎ ያው በፍተሻ ማለት ነው እ እ በፍተሻ ነው
እሺ በቃ እደውላለሁ መልስ እሺ እሺ አባ